ይብጠል እንደ ያኛው
ኢትዮጵያ ፊሊክስ ነኝ። እባክዎ የምገብተው
እየጠራች ነው። ይዘልኝ ጤና ይስጥልን።
ብርቄ እሱን አብ ዘሰላሪ
ጤና ይስጥልን። ቪዲዮ ኢትዮጵያ ፊሊክስ ነኝ። እባክዎ ምን ልርዳው?
እንዴት አደራችሁ?
እግዚአብሔር ይመስገን።
ትላንት አስመዝግቤሽ ነበር። ያነተት ማ- ያ- ይመጣሉ ብለሽ ነበረ። ማሽን ጌጅ ተበላሽቶ አሀ ሜንቴናንስ ነበር ያስመዘገቡት።
እ፣ አዎ አዎ።
እሺ ይቅርታ፣ ደንበኛችን ቢጂ አይዲ ውትር ልጠይቆ።
አቤት ቢጂ አይዲ ቢጂ አይዲ
ነግሬሻለሁ። ሰባት ስ- ሰባት ስልሳ ሰባት ነው ምናምን አይዲ ነበር ነግሬሻለሁ። ባቴ እሺ። አይ ለማየት ብዬ ይኸው እንዲወልሽ አስራ ሶስት ሰባት ስልሳ አንድ
አስራ ሶስት ሰባት አስራ ሶስት ሰባት ስልሳ አንድ
ደንበኛችን አስመዝግበዋል ትላንትና።
አስመዝግቤሻለሁ። አዎ።
እሺ፣ ምናልባት እኔ ስላልመዘገብኩሎት ነው። እስቲ ቆይ ሌሎት ስላልመጣልኝ ነው። ትንሽ ታገሱ።
ሰላም ነው።